hello hello መልሼ የደወልኩሎት ከ ChipChip እሺ እሺ ሽንኩርቱ እርጥብ ሆኖቦት ነው አደለ? ያው አዎ እርጥብ ብቻ ሳይሆን የተበላሸ ነው አዎ። እና አሁን ላይ ያለው ያው ተመሳሳይ ነው quality እና?
እና refund እናድርግሎት።
refund እናርገው እያልኩ refund እናርገው refund አርጉት አዎ እሺ ይሄኛውን ለ driver ይመልሱት።
እሺ እንልካለን እንዴት ነው የሚረከበን
ምን አሉኝ?
ቆይ ላገናኝሽ ላገናኝሽ ቆይ እሺ እሺ።
አሎ ይቅርታ ሄሎ ሄሎ አሎ ሄሎ ጋገናኝሽ ሄሎ
ሄሎ ሄሎ አቤት።
ይቅርታ ማን ልበል? driver አሚር ነኝ።
አሚር በቃ ተቀበለውና 25 ኪሎ ነው። እኛ refund እናደርግለታለን ብሩን።
አምጣ ሽንኩርቱን ፈጠን አድርገሽ። እሺ ሳ- እቀበለዋለሁ።
እሺ እሺ